ሰላም ጤና ይስጥልኝ። እስር ቤት
ብር አስገብቼ አካውንት ላይ አልገባም።
ስንት ብር ነው ያ
ምን አልከኝ?
ብር አስገብቼ አካውንት ላይ አልገባም።
ስንት ብር ነው?
ብሩ ስልሳ ብር ነው።
ስንት ብር ነው?
ስልሳ ብር ነው።
መቼ ነው? ዛሬ ነው?
አሁን በፊት ሁለት መቶ ያንን ሁሉ አረግ አሁን ደግሞ ስልሳ ብር ቆረጠች።
ምን አልከኝ?
በፊት ሁለት መቶ ምናምን አስቀረችና አሁን ደግሞ ስልሳ ብር እሞክራለሁ ስልሳ ብር ቆረጠች።
እሺ ንገረኝ እስኪ ቤት ቤት ጠራ።
ይሄ አስራ አስራ አምስት ዘጠኝ አስራ አምስት እሺ
አስራ ሰባት እህ ዘጠና ሁለት ሰማንያ አራት
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ዘጠኝ ዘጠኝ
ስልሳ ብር ነው።
አ
እሺ አሁን ገብቶላል። check አድርገው። እሺ
የበፊቶቹን ልርሳ በቃ ምን አልከኝ?